አቤት ሲጀመር experience ኡ ቢልቁ ኖሮ
ሄሎ ጤና ይስጥልን። ከ BGI ኢትዮጵያ ነበር የደወልኩሎት።
ሰላም ነው?
እግዚአብሔር ይመስገን። የቤቱ ስም አላዶር ነው የሚባለው?
አዎ፣ አላዶር።
እሺ፣ አዲስ የ BGI መለያ ቁጥር ብለን SMS ልከንሎት ነበረ። ደርሶታል?
መቼ?
ሰሞኑን አልደረሶትም። አዲስ አይ የመለያ አል- ቁጥር።
አል- አይ አልደረሰኝ።
እሺ፣ ልንገሮት የያዙት ኮ- በ text አትልኪልኝ?
አሁን በ text መለክ ስለማንችል ነው ደንበኛችን። አሁን መያዝ አይችሉም።
እሺ፣ ጠብቂ። ቆይ ማይመች ቦታ ላይ ስለሆንኩ ልጻፍ። ኦ ደስ ይላል። ሄሎ፣ ጠብቂ።
ሰማኝ። እሺ፣ ጠብቆታለሁ።
እሺ፣ መስመር ላይ ነኝ። ኧረ ማርያም ጠፋ። እናረፍ ነው ኔት እሺ፣ ንገሪኝ ሀምሳ እ እ ሀምሳ
እሺ ዜሮ ሶስት ዜሮ ሶስት አዎ ዜሮ ሶስት እ ሀያ ሰባት ዜሮ ሰባት
እሺ ሀምሳ ዜሮ ሶስት ሀያ ሰባት ዜሮ ሰባት አዎ ይሄ አዲስ የ BGI መለያ ቁጥሮት ነው። እኛ ጋር ሲደውሉ ሲ- ሲጠየቁ ይሄን ይነግሩናል።
እሺ እሺ እሺ እናመሰግናለን።
እሺ